ጤና ይስጥልኝ አርፍቴ ረዲፍ ነኝ በኩል ጤና ይስጥልኝ
አብሮ ይስጥልን።
እሺ ደንበኛችን ምን ልርዶ?
ከቴሌ ብር ወደ ሁሉ ብር ሁሉ ስፖርት ብር አሳልፌ ነበር።
ከቴሌ ብሩት ወደ ሁሉ ስፖርት ሁሉ ስፖርት ቴሌፔይ ቴክኖሎጂ ወደሚለው ማለት ነው።
እሺ
ወደዛ አስተላልፌ ነበር፣ አ- አል- አልገባልኝም።
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
ቴድሮስ አሰፋ ቴዎድሮስ አሰፋ።
ቴዎድሮስ አሰፋ አዎ በዚሁ ስልክ ነው።
የገንዘቡን መጠን ይንገሩኝ።
መቶ ሰባት ብር
መቼ ነው የሞከሩት ደንበኛችን?
በአስራ ሰባት ዜሮ ስድስት
መስመር ላይ ያሉ ከዚህም በፊት ሪፖርት አድርጌያለሁ። አዎ
እሺ ሪፖርት አድርገው ነበር።
አዎ።
screenshot ልከ
hello screenshot ልከውልናል።
አዎ፣ እዛ በቴሌግራም ላይ እሺ የቴሌግራም ስምዎትን ይንገሩኝ።
በኔው ስም ነው በሰይድ ነው ያለው።
ሰይድ እም።
እሺ እያዩ
ቴሌግራም በዚሁ ስልክ ነው የምጠቀመው።
በዚህ ቁጥር ነው ያለው።
አዎ እሺ እሺ እያየሁለት ነው ደንበኛችን። ትንሽ መስመር ላይ ጠብቁኝ።
እም።
እሺ አግኝተነዋል ደንበኛችን። ለሚመለከተው አካል እናስተላልፍለታለን። እሺ መልካም ምሽት ይሁንልዎት።
እሺ እሺ።